ምክር ቤት ሄሎ
ሄሎ፣ አቤት። ሰላም ጤና ይስጥልኝ።
አንድ ካሸር ኩርታ ይልኝ እሺ፣ ንገረኝ ቁጥሩን።
አስራ አንድ እሺ፣
አርባ ዘጠኝ እሺ፣
ሀምሳ ሶስት እሺ፣
ሰላሳ ስድስት ሰላሳ ስድስት ሁለት ሎስት ነው ያለው።
ማነው?
ኮኒያስፐር ከሲቫስፖር የሚለው እና ጆንግ ከኤክሲዴን ቦስች የሚለው እሺ፣ ሁ- ሁለተኛ ደቂቃ ይልኝ እ? እሺ እሺ
አስራ አንድ እሺ
አርባ ዘጠኝ እሺ ሀምሳ ሁለት እሺ ስልሳ
ስልሳ እቺም እንደዛው ስንት ሮስት ነው?
ሁለት አለው።
ማነው? ማሚስ
ራዮ ቫልካኖ አ- ከስኤልታ አ- ዴ ቪርጎክ የሚለው እና ኮኒያስፐር ከሲቫስፖር
ኮኒያስፐር ከሲቫስፖር አዎ update ሆኗል ማየት ትችላለህ አሁን ስልክ ላይ። እሺ መልካም ቀን።